ሄሎ ሄሎ ሀብታሙ፣
አረ ምን ሆናችሁ ነው እንደዚህ የምታሰቃዩኝ? እንደዚህ ግን ምንድን ነው መለች?
እንደ አሁን ተለዋጭ እኮ የሰጣችኝ እኮ አውቶቢስ ተራ ነች እኮ ከስተመራ ጭር ደግሞ እየመጣልኝ ነው ከስተመሩ ከፒያሳ እየመጣልኝ እኮ እያለችኝ ያለችው
ምን ኦርደር?
ይኸውልሽ ተጨማሪ ይኸውልሽ ከየከስተመራ ስልክ አይሰም ብዬ ቦት ላይ ጻፍኩላችሁ። ከዛ ተለዋጭ ስልክ ብላችሁ ደግሞ የላካችሁ ተለዋጭ ስልክ ደግሞ ስደውልለት በተለዋጭ ስልኩ ከስተመሩ ምን አለኝ ያለሁትኝ እኔ አውቶቢስ ተራ ነው፣ ልጁ ደግሞ እየመጣው ነው ከፒያሳ እየመጣው ነው አለኝ አለኝ እኮ ነው የምትለኝ እኮ customer ዋ።
እሺ ቆይ መልሽ ይደውልልሃለሁ። አንዴ ሀብታሙ ስለዚህ እናንተ ናችሁ እኮ የተዘባረቀባችሁ። አስተካክሉት። እኔ ሰዓቱ ረጃ አልቋል። customer ኡ የሚሰራም ከሆነ ማድረስ ስለሆነም ሰዓቱንም አስተካክሉት።
እሺ እሺ ይደውልልሃለሁ።